እስቲ መልስ አቅኔ ባኮት ምን ልርዳዎት?
አማርኛ አላውቅም።
እ?
በኦሮምኛ ነው።
ኦኬ አረብኛ አረብኛ
እ? ለጋማ ኦኬ ነው
ሄሎ
ዩ ታይል ስፒክ እንግሊሽ
እ?
አረብኛ
ኦሮምኛ ነው።
You can- ኦሮምኛ አማርኛ አላውቅም። ኦሮምኛ ብቻ ነው።